Hello ጤና ይስጥልኝ።
እንዴት ነው? ሰላም ነዎት እንዴ?
እግዚአብሔር ይመስገን። ምን ልታዘዝ?
ተለጠውጣዎችን መልሱን ምናምን ለመጠየቅ በዚህ እንድደውል ስል ደወልኩ።
እሺ ቴሌቪዥን game ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
አዎ እሱን ስደውል እኮ አሁን እኮ እኔን ጥያቄ በዚህ ጥያቄ በዚህ ቁጥር እኮ ከተደወለ ጥያቄዎቹ መመለስ ይቻላል ያለው።
አዎ መጀመሪያ ምንድን ነው የሚያደርጉት? የቴሌ መረጃ የቴሌቪዥን መረጃ እንዲመጣሉት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ እ እንትን ይመጣልዎታል፣ መረጃ ይመጣልዎታል።
አዎ በሷ እኮ ደውያለሁ። ደውዬ ሲደውል አዎ ሲመጣ በእንግሊዘኛ መረጃ ይመጣልዎታል። ከዛ ሰባ ቁጥር ይጫኑና አማርኛ ያደርጉታል ቋንቋውን።
ከዛ- ከዛ በኋላ እሺ አሁን ሶስት ጥያቄዎቹ ቁጥር በትክክል- ሶ- ሶስት ቁጥር ለመጫወት የሚለው ይመርጣሉ።
አዎ በዚህ ከዚህ ነገር ጥያቄው አሁን ሲጫወት አሁን የሆነ ተቀባይነት ይኖራል ወይስ እንዴት ነው?
አለው ተቀባይነት።
አዎ የሆነ ነገር ያገኛል ማለት ነው።
ሞባይል ላፕቶፕ